ሄሎ
ሰላም ነው፣ እንዴት ነው?
ጤና ይስጥልኝ ቤት ቤት እንዴት ነህ?
ደህና ነኝ። ከጅጅጋ ነው የምንደውለው።
እሺ
በእናንተ ታሽር ነን።
እሺ የእኛ ሾፕ ነው።
አዎ ወኪል ነን፣ ወኪል የጅግጅጋ ሾፕ።
እሺ እሺ
አንድ ደንበኛችን አስራ አንድ ሺህ ቁጥር የሚሆን እሺ አንደር ሰዎች አንደር አንደር አብሳል ገባ።
እሺ በ- በቦቸር ቪዲዮ አድርጉ ነው።
አዎ እሺ እኛ ጋር ለመቀየር ስለፈልገን እ፣ under approval ገባና እሱም ለማስተካከል ነው የምንደውለው።
okay እሺ አንዴ ጠብቀኝ።
እሺ
Hello አቤት
እ፣ ይቅርታ ማን ቤት ስምን
እኔ
እ
ከጅጅጋ ነው የምንደውለው። መሀመድ እኮ መሀመድ ጅጅጋ ሶስት ነው።
ነኝ። መሀመድ ሶስት መሀመድ ሶስት
መሐመድ ሶስት ነው።
አዎ መሀመድ ሶስት
እሺ እስኪ ስልኩን ንገረኝ። ወዴት ነው የሚገባው ብሩ?
ብሩ ወደ አንተ ወደ እኔ ለማስገባት እ፣ ፈልገን ነበረና እሱ ወደ እኔ ፎቸር ነው የተላከ።
ቮርቸር ነው የሰጠክ ልጁ አዎ ለእኔ ለአንተ።
አዎ ለማስገባት ሲፈልግ አስራ አንድ ሺህ ነው አንድ ቁጥሩ ማለት ነው።
እህ እና አስራ አንድ ሺህ ለማውጣት እ፣ እንትን የለም መሰለኝ እና ለዛ ነው አንደር ሰዎች አንደር ብሩ ፈል የገባሁት።
ኦኬ ማሜ ሶስት ማማ ሶስት ነኝ እኔ እሺ፣ በዚህ ስልክ ነው። እሺ
በስልክ
ማማ ሶስት የሁሌ ይዞ የምንደውለው እኔ በዚህ ስልክ ትደውላለህ አንተ?
አሀ ሁሌ አስራ አምስት ቤት አሁን ተቀዳጅ አ አስራ አምስት ቤቱ ነው ስምንት ስምንት ነው አ
ስልክ የ- የ- የ- የሱ የሱ ስልክ ልናገረሽ አይ ቆይ እሺ፣ አንዴ ትነግረኛለህ። ከአንዴ ልፈተውና እሺ እሺ እሺ እሺ
አ ቆይ መሐመድ አንዴ ጠብቀኝ እሺ።
እሺ እሺ ልጥብቅ።
አሁን ዛሬ ነው አይደለ?
አዎ ማታ ነው እናንተ ስራ የወጣችሁ ጊዜ ነበረ። እኛ አሁን ስንም የምንሰራ እ ለዛ ነበረና ከእኔ ጋር ነው የላከ። እኔም ደግሞ ለነገ አስተካክላለሁ ብያለሁና ከእኔ ጋር ነው አሁን የሱ ስልክ ልስጤሽና check ማድረግ ትችላለሽ።
ችግር የለም። አይ በቃ የአንተን ስልክ check አድርጌዋለሁ።
እ፣ ይሄ የእኔ ስልክ ነው ግን አዎ የሱ ስልክ ያወጣሁት ከ- ከ voucher ያወጣሁት አ check ማድረግ ትችላለሽ ነው እሺ
የሱ ስልክ ልስጠሽ check ማድረግ አንተን አይደለ ትችላለሽ።
voucher ኡን የሰጠኸው?
ልጁ እኔ ጋር ነው እ፣ ብር ላ- ብር ይፈልጋል እኔ ጋር voucher ለመቀበል ያስፈልጋል አይደል አንተ እንዴ?
okay፣ አንተ ብሩን እ፣ ልሰጠው ማለት ነው። ከ- አዎ ልሰጠው ከእኔ ጋር ማስገባት ፈልጋለሁ።
okay፣ አዎ። ከዛ አንተ ጋር ስታስገባው approval ይፈልጋል ይላል።
አዎ ይላል እሺ፣ እሱን ስልክ ደግሞ ስጠኝ። እሺ፣ የሱ ስልክ ልስጠሽ እና አዎ፣ check ማድረግ ትችላለሽ።
እሺ። ዜሮ ዘጠኝ ዘጠኝ አስራ አምስት ነው የሱ ስልክ እሺ፣ አስራ አምስት
ሰላሳ ሰላሳ ዘጠና ዘጠኝ እሺ፣
ስልሳ ዘጠኝ አስራ አንድ ሺህ ነው።
ሁለት account ነው ያለው ግን የእሱ በየትኛው ነው? በዜሮ ዘጠኝ ብሎ በሚጀምረው ነው አዎ የምናይልክ?
አ ዜሮ ዘጠኝ የሚለው ነው።
okay፣ እሺ። አዎ አየሁት፣ አስራ አንድ ሺህ አዎ ልክ ነሽ። ይሄ ነው በቃ ስለዚህ approve አደርገዋለሁ። አሁን አንተ አሁን የምትለው ሊያስገባ voucher ኡን ይኔ አዎ የሱ አዎ ቁጥር ስላለ ሊያስገባ ይኔ አስገባ አስገባ።
አንድ አንድ እንዳወጥ በእናትሽ እ፣ እሺ ይሄ ነገር ጥሮ ስለነበረ ልጁ እንዳይ ተሳስዬ ነው።
okay እሺ እሺ
አዎ አሁን ገባ። በጣም ገባለካ?
አመሰግናለሁ። አዎ፣ በጣም አመሰግናለሁ።
እሺ እሺ።
አብረን እንሰራለን።
ስልክን ስላላወቅ ነው። እሺ ስልክን እኮ በጣም- ስላላወቅ ነው። ሴቭ እናደርገዋለን።
አረ በቃ ችግር የለም። እኔ ጋር ሴፈር ግና ማመሶት ነኝ።
አዎ ሁሌ እ፣ ባለጉዳይ ስለሆነ ብናንቴን ይደውላለን።
በቃ ስላሳፍራል።
ደውልልን። እሺ እሺ መዋመድ።
አመሰግናለሁ። ክስ እሺ እሺ ወንድምሽ።
በላይ።